ኢንቨስት ቤት
እሺ ሰላም ነው።
መስገን መነዳ
እንትን ነበረ የቆረጥኩት አንድ ቀይ ብቻ ነው ያበራ። ኦዱ ደግሞ ሰላሳ ዘጠኝ ነው። ቦነስ አልጻፈልኝም።
ቃሸር ኮዱን ንገረኝ እስኪ።
እሺ አስር ዘጠና ስድስት ስድስት ሰማንያ ስምንት ሰማንያ ስምንት ሀምሳ ሁለት
እሺ total odd ኡ ሰላሳ ዘጠኝ ነጥብ ሁለት ሶስት ሰላሳ ዘጠኝ ነጥብ ሶስት ነው። ግን የወጣው ጨዋታ ሁለት ነው odd ኡ ሁለቱ ሲካፈሉ ነው እሺ የሚታየው የቲኬት total odd እና ቀይ የበራው ጨዋታ odd ሲካፈል ሀያ እና ከዛ በላይ መሆን አለበት።
ከዛ በላይ ደግሞ ከሀያ በታች ነው። ስለዚህ ቦነስ አይኖረውም።
እሺ እሺ